hello hello ቡዜ ወይ እንዴት አደርክ?
ሰላም ነው አለን አለን አለን ወ- ዛሬ ወደ ላፍቶ አካባቢ ይመችሃል?
ምን ነበረ vacuum cleaner የምንጣፍ ማጠቢያ
okay ላፍቶ ምኑ ጋር ነው አዎ ከዚህ በፊት የተመዘገቡ ናቸው። ለዛ ነው ስልክ ስለማያነሱ ዛሬ ደውለው ይመቸናል ስላሉ ነው።
okay፣ እሺ እና ምን ልበላቸው እናግራቸው።
ይመችሃል?
እሺ በቃ ለምን እሺ መሄድበት እደውልልሃለሁ።
ጉዳይ ስላለ እሺ እ?
መሄድበት ጉዳይም ስላለ እንዳጋጣሚ በቃ እንደዛ ከሆነ ጥሩ text አደርግልሃለሁ።
እ።
እሺ ብዙ